hello hello
hello hello
ሀሚድ የሚል ሌላ አ- አቤት ሰላም ነው እንዴት ነው?
እ hello እሺ እየሰማው ነው።
እ ይሰማላ ሰላም ነው አዎ አዎ ሰላም ነው።
እንትን ቀመር ቤስት ላይ በልቼ አዎ አዎ ከዛ እንትን ወረቀቷን ሳላቀደድኩ የቀደድኩትን ሰብሰብ አድርጌ ይዤ ነበርና okay
ከዛ አይሆንም ብሎ ከለከሉ እዛ የሚሰሩበት ማለት ነው።
okay ስለማያውቁት ነው። ኮዱን እንዴት ያውቁታል? ለዛ ነው።
ኮድ እስካሁን የሚደረገው ሁሉም ነገር እየታየ ነው
okay cashier ኮዱን ታውቀዋለህ ታዲያ?
እ እ?
cashier ኮድ አለው ከስር አይደል? ሰባት digit ምን?
አለች cashier ኮድ የሚል ጽሁፍ
ምን የሚል ዲ- digit ነው
digit digit ማለት ብዛቱ የቁጥሩ ብዛት ሰባት ነው። cashier እህ።
ኮድ የሚ cashier ኮድ የሚለውን አዎ cashier ኮድ የሚለውን ይታያል እሱ።
እሱ- እሱን ላግኝ ካ- ልይና እደውላለሁ።
እሺ እዚሁ ልጠብቅሽ።
እሺ አይደለም ቆይ ደውል መልሽ ልደውል እሺ እሺ እሺ